Hello. hello ሰላም ነው?
ሰላም ነው? እንዴት ነህ?
ሰላም ነው እግዚአብሔር ይመስገን። ማታ እኮ ብር አውጥቼ እስካሁን አልደረሰኝም።
withdraw
አዎ እስኪ አንድ ቤት ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት ሰባ አራት ሰባ አራት ሰማንያ ስምንት ሰማንያ ስምንት ዜሮ ስምንት ዜሮ ስምንት ማታ ነው።
አዎ ትናንትና ማታ
እሺ ጠብቀኝ አንዴ። ስንት ብር ነው?
ሶስት ሺህ ብር
እች- እሺ processing ላይ ነው እና
እም፣ ለሳንቶች inform አደርግልሃለሁ።
እሺ እሺ አመሰግናለሁ።
አይ፣ እም።